ጤና ይስጥልን።
አለ አሎ አለን አልማልገባ አብርትልን አባ ምን ነካዎት?
አለን እንትን ፈልጌ ነበረ በስድስት መቶ ሺህ ካሽ ምን አይነት መኪና ይኖርሻል? አውቶማቲክ በስድስት መቶ ሺህ ካሽ ምን አይነት መኪና ይኖርሻል?
ምናምን ሄሎ አይሰማም። ኧረ ስድስት መቶ ሺህ እያስጮኸኝ ነው።
ካሰጥነው ጆታይ ጆታይን ያገኛል ወይም ደግሞ ሊፓን አምስት ሀያን ያገኛሉ።
አይ ባንክ በባንክ ሌላውን ማለት ነው
አዎ ሌላውን ባንክ እያያዝልዎታል።
ሌላ የለም የ- የ compact ምናምን
የአዲስ compact ምናምን ከሆነም አንድ ሚሊዮን አባት
ነው አይደለ?
አዎ አንድ ሚሊዮን ከፍለው እሺ፣ ሌላውን እሺ።
እናያይዛለን።
እሺ እሺ እሺ እሺ